ቆየህ?
ወይ ተቋረጠ?
አውቆ ስደውል ማግኘት አይችልም።
Okay sorry። አይ እንትን ነው እና እንደዛ አድርገን የማይፈለግም ከሆነ ልልክ የፈለግኩት መመለስ ስለምንችል ችግር የለውም ነው። ብቻ አንዱ ላይ test አድርገውና ለውጡን ታየዋለህ አንተ በእርግጠኝነት። ምክንያቱም ሌሎች shop ኦች ምናምን ነበሩ እኔ እንዳልኩ ቅድምና እንደዛ አድርግ ናቸው። አዲስ ስለሆነ እኮ ነው ሰው ስላለመደው ለየት ሲል እና ደግሞ ብዙ ጊዜ እንትን ሰምተህ ከሆነ የ Aviator አይነት case ነው crash ኡ እና penalty ውም እንደዛው እና ይወደዳል በእርግጠኝነት። Training ምናምን ሰርተን ነበር እኛ እና ልላክልና የሆና የሆነ አንዱን shop ብታስሞክረው ደስ ይለኛል። በዚህ ሳምንት ምናምን ነገር
እስኪ አሁን እሺ፣ አሁን እንትን አያስፈል ተጨማሪ ነገር አያስፈልገውም። ቴሌቪዥን ምናምን ነገር አያስፈልገውም።
አሁን ለምሳሌ ማሰሩበት የለም። ማሰሩበት ስል shop ኣችሁ sales ዝቅተኛ የሆነ መቀየር የሚፈልግ ምናምን
እሱን እንደዛ አሁን እኮ እንትን መፈለግ ነው። አሁን እኔ ብዙም እንትን ብዬ እየሰራው አይደለም። አሁን እኔ ጋር እኔ ጋር normal አሁን የምሰራባቸው serious እየሰራውባቸው ያሉት ናቸው።
አዎ ማለት serious ማለት አሪፍ ሽያጭ ያላቸው ነው።
በቃ አይ አዎ አሁን virtual ምናምን ነገር ወይም ሁለት ምናምን ነገር አንድ ላይ ያለበት ነው። የሩ ሁለት ሁለቱ አንድ ላይ ነው ያለው እና አንዱ አነስ ምለው ምናምን ነገር እንደዛ ነው እና ብዙ ምን እያልኩኝ አይደለም። እስኪ እስኪ ላግኝና material ኡ ላግኝና እሺ እሞክራለሁ፣ እደውልልሻለሁ።
እሺ እሺ፣ አበጋዝሽ መልካም ቀን። እሺ እሺ እሺ እሺ